ሄሎ ጤና ይስጥልኝ።
አቤት አቤት።
እሺ ከዚህ በፊት የትራንስፖርት አገልግሎት ላይ ሰርተዋል? አሽከርካሪ ኖት?
አ አ አ እሺ አይ በ agent ኦቻችን በፊት ተመዝግበው ስለነበረ ነው። ከ We Plus ድረስ ነበር ምደውልሎት።
የት አካባቢ ነው?
እ agent ኦቻችን እየዞሩ እየመዘገቡ ነበር አሽከርካሪዎቹን እና ድርጅታችን We Plus Solution ይባላል። የሚሰራው የ ride አገልግሎት ላይ ነው። መነሻችን አይደለም አይደለም፣ አልሰራም ወይ እንደዚህ አይነት ስራ።
ነው። እሺ ከባድ እሺ፣ መኪና አሽከርካሪ ነኝ እኔ።
እሺ ይቅርታ፣ አመሰግናለሁ። መልካም ቀን ይሁንልዎት። እሺ